Columbia Street.
Yeah, that's it. ሄሎ
ስምም ጤና ይስጥልን። ሰላም ነው አለ እንዴ ነው ያለን አለን። እሺ ምን እንርዳዎት?
ቤተሰብ ብር ላውጣ ብዬ ስነካካ እሺ ወዴት እንደገባ ጣ
በዚህ በደወልክበት ቁጥር ነው በደወልክበት ቁጥር ነው።
አረ ሌላ ነው ጥሩ ነገር ዜሮ ዘጠኝ ንገረኝ።
ዜሮ ዘጠኝ ሰማንያ ሁለት ዜሮ ዘጠኝ ሰማንያ ሁለት ዘጠና ሁለት ዘጠና ሁለት
ስልሳ አምስት ስልሳ ዘጠኝ ስልሳ አምስት ስልሳ ዘጠኝ ስንት ብር ነው አልከኝ?
ሁለት ሺህ ብር
መቼ ነው?
ወደ ትላንት
voucher ነው ያደረግከው? እሺ
በምን ልመልስ? ወይ ልጫወትበት ብዬ አልመለሳለሁ። voucher ላይ አሁን account history ላይ ትገባና እሺ voucher history የሚል ታገኛለህ።
እሺ ገብቼ ያለ አሁን ግን ብሩ ይታየኛል። እንዴት ልመልስ ነው ወደ ከዛ print የሚል አለው አይደለ?
አ print የሚለውን ስትነካው ኮድ ይሰጥሃል። አምስት ቁጥሮችና አንድ ፊደል ያለው እሺ ቆይ እሺ ሰጥቶኛል።
እሺ እሱን ኮፒ ታደርግና voucher ላይ የመጀመሪያው ላይ deposit ነክተህ voucher የሚለውን ትነካና እም።
እዛ ላይ ኮዱን አስገብተህ ወደ account deposit አድርገው። እሺ
ወደ ማውጣት እችላለሁ።
ወደ ቤስት ቤት account አይ deposit ነው ማድረግ የምችለው።
እሺ አሁን ድ- ብሩ ይሄ ኮድ አስገባ deposit ላይ ይሄ አዎ።
ኮድ ማስገባ ማለት ነው። ሌላ ጊዜ አዎ፣ ቁጥር voucher የሚያስገባበት ቦታ የመጀመሪያው ላይ ቁጥር ቁጥር የምታስገባ የሚያዝ- የመጀመሪያው ላይ voucher የሚለው ላይ ነው። እሺ እሺ፣ ሶስት አይደሉ? የመጀመሪያው ላይ voucher የሚለው ላይ አ- ይሄን ኮድ አስገብተህ deposit ማድረግ ነው።
እሺ፣ እሺ።
እሺ።